ያሉ ጤና ስጥልኝ ከአስፍደን ኬሚስትሪ የት እንድርዳው?
ዊድሮ ያደረግ ስር አክቲቭ አይደለም እያለኝ
ማለት አክቲቭ አይደለም ማለት ዊድሮ የሚለው እንትን አክቲቭ አይደለም አልወጣ እያለኝ ነው። ኤረር ይላል። ዊድሮ የሚለውን በተን ስነካ ኤረር ይላል።
እስቲ ሪፍሬሽ አድርጎ የሞክሩት እስኪ።
ብዙ ብዙ ቦታ ሞከርኩት በስልኬ አንድ ሰላሳ ደቂቃ ምናምን ሞካከር ይለዋል።
እስቲ ስክሪንሻት አድርጎ ይላኩልን። እሺ ቴሌግራም ላይ withdraw ልለው ስል ነጭ ነጭ paper ነው የሚያሳየኝ።
እኮ እሺ clear cache አድርገው ሞክረውታል።
እንዴት
clear cache አድርገው ሞክረውታል የ browser ኡን?
አዎ በኮምፒውተርም በስልኬ ሞከርኩ። log out log in ምናምን እያደረኩ ሞከርኩት።
አዎ
እሺ አይልም። ዲፕ account ውስጥ ያስገባኛል። account ከገባው በኋላ withdraw የሚለው ጋር ያስገባኛል።
ኦኬ አካውንቱ ይከፍታል ነው። ከዛ ዊዝድሮ አዎ።
ለማድረግ ነው።
አ
እሺ በዚህ ስልክ ቁጥር ነው።
አ
እሺ ኮኔክሽን አሁን እየሰራልን ስላልሆነ ትንሽ የእናንተ ቆይቶ ኮሚሽን ደውሎ ሲቋረጥ ሲቋረጥ የእኛም ይቋረጣል ማለት ነው።
አረ ምንም አይገናኝም። ይሄ ዞን ነው የኛ የዚህ የሰርቨር ነው የኛ ይኸውልሽ የሰፖርቱ ነው ያልኩት እንጂ የሲስተሙ አይደለም ያልኩት
እዚህ ጋር ግን የሲስተሙ እንደሆነ ነው የሚያሳየኝ።
እኮ የእርሶ እኮ እንደዛ ሊሆን ይችላል። የኛ ምን ይላል ደግሞ- መሰለሽ እዚህ ጋር ቱ ፕሮቴክት ዩር ሴኩሪቲ ባክ ኦፊስ ኒው ቤስት ሴኩሪ ኖት አሎ ይላል።
እኮ ገባኝ እኮ እኔ እሱን ቼክ በቃ እንዳደረገ አንድ አካውንት ላይ ይይዝና በምን ልግባ ሲስተም እያስቸገረኝ ነው እኮ ያልኩት እኮ እሱን ነው ቼክ አድርጌ መልሼ ልደውልዎት።
እሺ እሺ መልካም ምሽት።